Hello፣ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። withdraw ማታ አድርጌ ነበር ያልደረሱ ብሮች ነበሩ check ታደርግልኝ።
ንገረኝ።
ዜሮ ዘጠኝ ሀምሳ አምስት ሀያ አንድ ሰማንያ ሁለት ሰማንያ ሁለት እሺ፣ አንድ ቆይ። Hello፣ አቤት አቤት በጣም ይቅርታ። ዜሮ ዘጠኝ ሀምሳ አምስት
ሀያ አንድ ሰማንያ ሁለት ሰማንያ ሁለት check አድርግልኝ። confirm አድርግልኝ።
እሺ፣ check አድርጌ confirm አደርግልሃለሁ። ሁሉም ወደ ቴሌብር ነው።
አ ሁሉ ማለት ቴሌብር ነው check አድርግና ትንበይ እሺ፣ እሺ፣ መልካም ቀን ይሁንላችሁ።
መልካም ቀን።